ሄሎ ጤና ይስጥልኝ ሲዮል ጋልሽ
እሺ አሁን እያልኩ ነበር። ስልክ ተቋርጦ ነበር። መልስ መልስ አደውል ብሎኝ ነበር።
ያናገረህን ሰው ስም ታውቀዋለህ? ማን ነው?
አይ ስም አልነገረኝም። አንድ ብቻ አንድ ልጅ ነው አንድ ነው ያወራኝ። አሁን አንድ ላይ ሙሉም ስልክ የተቋርጦ እንትን ብሎ ነው በቢሮ ደውልኩ።
እስኪ ድጋሚ ደውሉና ጥሩ እሱ እንዲያነሳናል።
አሁን መሽል ደውል ብቻ አዎ አዎ